ከሴትሪ መካከል እባክዎት መርዳት
እንትን አቡጃ ጅጅጋ መድረስ ከአዲስ አበባ ጅጅጋ ፈልጌ ነበር።
ከአዲስ አበባ ጅጅጋ ለመቼ ነው የፈለጉት?
ለእሑድ ለፊታችን እሑድ ብለን ለመመለሻ ይፈልጋሉ የመጨረሻ በረራ ስንት ሰዓት ነው?
ምናሉ?
የመጨረሻ በረራ ስንት ሰዓት ነው?
መመለሻ ይፈልጋሉ?
አልመለስም ማለት ከአዲስ አበባ ነው ነሳው አዲስ አበባ ወደ ጅጅጋ ከዛ የመጨረሻ መነሻውን የመጨረሻውን አይደለ? አንዴ ቀርቶች ትንሽ ለፊታችን እሑድ ከአዲስ አበባ ወደ ጅጅጋ የመጨረሻው በረራ
እሑድ እያዩ ይስም ሄሎ
አለኝ የየውሎት ሙሲ የመጨረሻው በረራ ዘጠኝ ሰዓት ከሀምሳ ነው የሚነሳው።
ዘጠኝ ሰዓት ከሀምሳ ነው የሚነሳው።
አዎ ዘጠኝ ሰዓት ከሀምሳ ከዚህ ይነሳና ጅጅጋ አስራ አንድ ሰዓት ከአስር ይደርሳል።
በቃ እሺ እቆርጣለሁ። እሺ በእንትን በወኪል መቁረጥ እችላለሁ። አ?
ምን አሉኝ?
በወኪል ታጅ ስለማ በባንክ መክፈል ፈልገው ነው?
አይመስልም ታዛው ነው።
ትንሽ ድምፆት ራቅ ብሏል። ይቅርታ።
እሺ በቃ ችግር የለም። አመሰግናለሁ።
እሺ ስለደወሉልን አመሰግናለሁ።